ጤና ይስጥልኝ ቴሌቪዛ ጸግት ኔባ ኮምና የተጉዞ መረጃ ልስጦ
አብሮ ስለን እንትን ፈልጌ ነበረ።
ምን አይነት የጉዞ መረጃ ልስጦ? ደንበኛችን
ፓስፖርት ለማውጣት እሺ፣ ፓስፖርት ለማውጣት ዌብሳይቱ እንድነግረውት ነው ኦንላይን የሚያስይዙበት። ምን አሉኝ?
ምን አልሰማው።
ዌብሳይቱን ልንገሮትና ኦንላይን ቀጠሮ ያስይዙ።
እሺ፣ እሺ፣ እሺ፣ እሺ፣ Ethiopian passport እሺ፣
services
እሺ፣ dot gov
እሺ፣ dot et
እሺ።
እዚህ ውስጥ ቀጠሮ ያስይዙና በቀጠሮት መሰረት ኢሚግሬሽን ሂደው ያወጣሉ።
እሺ፣ እናመሰግናለን።
እሺ፣ ሌላ ጥያቄ ይኖሮታል?
ሌላ የለኝም።
ቴሌቪዥን ስለደወልን እናመሰግናለን። መልካም ቀን።
እሺ፣ ለሁላችሁ